ሄሎ ሄሎ ሰላም ጤና ይስጥልን። ዜማ ዲኮር
አዎ፣ ግን ይሄ ቁጥር አይደለም። ልላክልሽ የዜማ ዲኮር።
እሺ፣ እሺ።
እሺ እናቴ።
ልትነግሪኝ ትችያለሽ?
እ?
ልትነግሪኝ ትችያለሽ?
ቁጥሩን አዎ።
እሺ፣ እሺ። ዜሮ ዘጠኝ
እሺ። ቆይ እንትን ልበለው።
እሺ።
ቃሎች ችግር አማራጭ።
የለም። እሺ።
እሺ ዜሮ ዘጠኝ አስራ አንድ አስራ አንድ
እ?
አስራ አንድ
ሰላሳ ሰባት ሰላሳ ሰባት ሰማንያ ሁለት ሰማንያ ሁለት ሰላሳ ሰላሳ አ እሺ። አንቺ እዛው ነበርሽ?
አዎ ዜማ ነበር ዲኮር።
ስለወጣሁ ነው።
እም፣ በቃ እሺ። ያው ከዊ ፕላስ ነበር እየደወልንላቸው የነበረው። አንቺም ዋ።
መረጃው ቢደርስሽ አይከፋም።
okay ዊ ፕላስ solution user የተሰኘ ለተጠቃሚዎቻችን ይዘን የመጣ ነው። ከ transportation ጀምሮ አርባ አራት በላይ አገልግሎቶች አሉ። ከሶስት መቶ ሀምሳ እ።
በላይ game ኦች አሉ።
እ።
ከ App Store ወይም ከ Play Store ላይ አውርደሽ register ብታደርጊና ምን ምን አገልግሎት ይዟል የሚለውን ማየትና መጠቀም ትችያለሽ ማለት ነው።
እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልሽ።
አሜን። እሺ